ሄሎ
ሄሎ ያንኑ ሰጡክ እንዴ?
ስፔሻል በርገር
አልደረሰልኝም። ከው ነበረ አዎ፣ እስካሁን አልተሰጠኝም።
ስፔሻል በርገሩን አልሰጡ።
አዎ፣ አዎ።
እሺ፣ እዛ እኮ ካገናኝ እሺ፣ አሁን ገና አልተሰጠኝ። አሁን ገና ናታ ብያለሁ።
እ ይኸው ተጠርቻለሁ። በቃ ይድነት ነው ራስ በቃ ለአነት ለሰውን እሺ፣ ግን ደቂቃዬ ግን በጣም ሄዷል።
ሰላሳ አምስት ደቂቃ ላይ ድረስ ይፈቀድላቸዋል።
እሺ፣ እሺ።